ጤና ይስጥልኝ።
ይስጥልኝ አብሮ ይስጥልን። አስንክልኝ ሰላም ነው።
አለሁልህ።
ቼክ እንድረግልኝ ነበረ አንድ ነጥብ አምስት ኪሎ ሜትር
አጠባ እሺ፣ አጠባ አምስት ነው አይደለ?
አ አ
ሄሎ ሄሎ ሄሎ ይስማል ስንት ሰበልነው ታዲያ?
ሰ- ሰላሳ እሺ አምስት ስንት ነው ያሰበ እያሰበልን ነው?
ሰላሳ አምስት ነው ልክ ነዋ ያሰበ ታዲያ አንድ ነጥብ አንድ ነጥብ አምስት ሰላሳ አምስት ብር ነው እስከ አንድ ነጥብ ዘጠኝ
ሰላሳ አምስት
አዎ
እሺ እሺ